ప్లీజ్ జల్లా
ఇలా
ఇలా
ఈ దోషాలు అంతేనే ఇష్టం
ఇవాళ ఒక బరాల కోసం రెండు డబ్బులు ఇచ్చేంతని እሺ ምን ነበር
ተፍስሽ ማግኘት ይችላሉ
ተፍስሽ አሁን ምሳ ወጥቷል
ነው ማን ነው ያለው ሱፐርቫይዘር ጂኒ ናገረች ጀሪ ናት
ተፍስሽ መጣ ብዬ ያገኛል?
እሺ ሄሎ
ሄሎ ጀሪ አቤት ሰላም ነው አለን እግዚአብሔር ይመስገን ዘረብሩክ ነኝ
እ?
ዘረብሩክ ነኝ እሺ ዘራ ብሮክ እሺ
እ፣ አሁንም የባለፈውን complain ላቀርብ ነው ለምን እኮ
አይ ያው እየለቀቀ ያለው ነገር በጣም እንትን እያለኝ ስለሆነ ነው
እሺ እ፣ ማለት ሙሉ ያው የሳምንቱን ሪፖርት እ፣ አ- አይታቸዋል መሰለኝ አይደለ አይ አላየሁትም ዛሬ አላየሁትም
አይ ባለፈው ሳምንት- እንዳየነው እን- እንዳየሁትና እንዳወራን ነው
okay አይ ይኸው ማለት ይሄ ሁለተኛ ሳምንቱን ሙሉ እየለቀቀ ማለት ነው ሶስት ሶስት ሺህ ብር ምናምን ለቀቃል ምን ታጫችን አንተ ኬኑ እና እሱ ነው አይደል አዎ ኬኖ እኮ ነው ኬኖ ነው እዚህ በጣም እንትን እያለ ማለት ነው ምንም ሙሉ ቀን ሰርተን በዜሮ በዜሮ ነው የምንገባው ማለት ነው እሺ ዘራ ብሮክ አይቼው አንድ ስናይድራለሁ ሶስት መቶ አራት መቶ ሲሰራ አንድ ሺህ ብር ይበላል እንደዛ እያለ የሆነ ዙር አሁን negative ጋር ነው ያለው እንደው ያው እሱ እኮ ባለፈው እንዳልኩ ነው በቀን ላይ ምናልባት እ፣ ተወስነን መወሰን አንችልም ብዬ ነበረ። የወር ነው ማየት የሚቻለው ምክንያቱም እኛ በቀኑ complain ካረግን ነገ ከነገ ወዲያ አንድ complain ባረግንበት በ reverse ኡ ደግሞ የሆነ ሰዓት በደንብ የምንሰራበት ሳምንት ይኖራል እና
አይ ተከታታይ መሆኑ ነው እኮ በየቀኑ ማለት ከዚህ በፊት እንደዚህ አጋጥሞኝ አያውቅም። ይበላል ግን normal ድሽም ተበልቻለሁ ግን ራሱን መልሶ እንደገና በዜሮም ቢሆን አድረዛ አስር ሺህ ድረስ ተበልቻለሁ ግን ይመልስና እንትን ይላል። ግን ይሄ በተከታታይ ነው እየለቀቀ ያለ ሙሉ ሳምንቱም ማለት ነው። ይህ ስለ system November ኡ ነው አይደል እያወራኝ ያለው ስለ ባለፈው አዎ እዚህ ስላለፈው አሁን እኮ የዚህ ወር ማለት ነው። በቃ የዚህ ወር ይሄ አሁን ሶስተኛ ወሬ ነው ከከፈትኩኝ ማለት ነው። ሁለቱ ወር ምንም ያክል እንትን ብለው ነገር የለም። ይሄ አሁን ሶስተኛው ነው ለእኔ በዚህ ወር ይሄ ሁለቱ ተከታታይ ሁለት ሳምንታት ይሄ እንደዚህ ነው። በቃ ተመሳሳይ ነው። የባለፈው ሪፖርት ወደ ሰባ ምናምን ሺህ ብር ነበረ። የዚህኛው የሐምራዊ ሰባ ሁለቱ ማለት ነው እሺ እና ግን እዚህ ላይ ያገኘሁት አንድ ሺህ ምናምን ብር ነው። እስከ ሴቱ ያን ያክል በጣም ከባድ ነው። እዚህ ወረቀት እንኳን አይሸፍንም።
በቃ እሺ እስቲ አንድ ሊያውና ልደውልልህ እና እነ- እናወራለን እሺ ሊያውና መልሼ እደውልልሃለሁ ችግር የለም እሺ እሺ ዘራ ብሮክ